ሄሎ ሄሎ ሰላም ነው ሰላም ጤና ይስጥልኝ።
አለ የቴሌውን ጨዋታ ለማሸነፍ ስ- ስንት ጥያቄ መመለስ አለብኝ? እ?
ጥያቄ
እ፣ የቴሌውን ጨዋታ ስጫወት ስንት ጥያቄ መልስ አስር እ?
ተከታታይ አስር ጥያቄዎች ይሰጡታል። አስሩንም መመለስ
በአንድ ኮይን ነው በስ- በ-
በ- በ- ባለው ትኬትም በኮይንም ጥያቄና መልሱን መጫወት ይቻላል።
እና አስር ጥያ- አስር ጥያቄ በተከታታይ መመለስ አለብኝ?
አዎ ተከታታይ አስር ጥያቄዎች መመለስ አለቦት። ለአንድ ጥያቄ አስራ አምስት ሰከንድ ይሰጡታል። በአስራ አምስት ሰከንድ ውስጥ መመለስ አለቦት።
እም፣ አስር ጥያቄ እንትን ስል አሸንፋለሁ ማለት ነው።
አዎ ተከታታይ አስር ጥያቄዎችን ከመለሱ ይሸለማሉ። ትኬት በሚያገኙት ትኬቶች እርስዎ እድሎትን መሞከር።
እሺ፣ እሺ።
እሺ፣ እናመሰግናለን።
መልካም። ችግር የለም። መልካም እድል።
እሺ